ሀይለ ጤና ይስጥልኝ
አቤት
ጉዳይ ነው የደወሉት እባክዎ ምላቸው
ለመመዝገብ ፈልጌ ነው።
እሺ ሙሉ ስሞትን ይንገሩኝ
ሚኪያስ ይህ አለም
ሚኪያስ
ይህ አለም
እሺ እድሜዎት ስንት ነው ሚኪያስ ሀያ ስድስት የት አካባቢ ነው የሚኖሩት
ወሰን
ወሰን አዎ መስራት የሚችሏቸውን ስራዎችና ልምዶትን ይንገሩኝ
እ፣ ተማሪዎችን ማስጠናት ይችላሉ።
እሺ እስከ ስንተኛ ክፍል ያሉ ተማሪዎችን ነው የሚያስጠኑት
ያው የሰባትና የስምንተኛ ክፍል ቢሆኑ በደንብ ማስረዳት ይችላሉ።
በምን በምን የትምህርት subject ኦች ነው የሚያስጠኑት
math math፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ከእንግሊዝኛ በስተቀር ያው በደንብ ይችላሉ።
እሺ እርስዎ ምንድን ነው የተማሩት
እኔ engineering ነው የተማርኩት ከአዲስ አበባ ዩኒቨርሲቲ።
እሺ ከማስጠናት ውጭ ሌላ ምን ይሰራሉ በምን engineering ነው የጨረሱት በሱ ምን እንድጽፍልዎት
ኤሌክትሪካል electrical ስለዚህ አዎ።
ኤሌክትሪክ መስመር ዝርጋታ ጥገና ይችላሉ
ኧረ አልችልም።
አይችሉም አዎ።
እሺ ሌላ ምን ይሰራሉ ከዚህ ውጪ
ያው expe ምንም experience የለኝም። አምናን የጨረስኩኝ ያው እህ፣ ትምህርት ላይ ነው የነበርኩት እና የሞከርኩት ነገር የለኝም።
እሺ ጥሩ ግን ስለኛ- አቀባበል ምናምን አለኝ። የትምህርት ጥሩ አቀባበል የመረዳት ችሎታ አለኝ።
እሺ ስለኛ መረጃ ከየት አግኝተው ነበር የደወሉት
ሰው ነግሮኝ ነው።
እህ?
ሰው ጓደኛዬ እሺ እሺ ሙሉ መረጃዎትን ሞልቻለሁ። ነገር ግን ወደ ስራ ገበያው ለመግባት አንድ ቀን ወደ ቢሮ መምጣትና መመዝገብ ይኖርቦታል። መቼ ቀን መጥተው መመዝገብ እንዳለቦት እኛ ደውለን እናሳውቆታለን። እስከዛ ግን የተለያዩ ስራዎችን ቴሌግራም ቻናላችን ላይ post ስለምናደርግ ቻናሉን እንዲቀላቀሉ link ኡን እንልክሎታለን።
እሺ እሺ እሺ መልካም ቀን ይሁንልዎት።